ሄሎ
ሄሎ ጤና ይስጥልኝ።
ሊምቢስ ቤት
አዎ ትናንትና የቆረጥ ፍርድም ነበረኝ እና ማታ ላይ እሺ
እና ትኬቱ አልቀረምም። ሌላው የቆረጥኩት እንትን ብሏል ሶስት ፎንድ የሆነ ጨዋታ አለው እንዴ?
የለውም ሁሉም ላይ ጀምረ ነው ቀጥታ ሶስት ሰዓት አርባ አምስት ጌም ነው።
ሁሉም ጨዋታ አልቋል።
ሁሉም ጨዋታ አልቋል። ትኬቱን ልኬልሻለሁ እና ልኬቱን ልክ አይዲ ይለኛል እና አይዲውን የላኩት ትኬቱን ኦኬ እሺ እሺ። ማን ነበር ስም?
ሰ- ትኬት ሰ- ብለህ ነው
አዎ ትኬት የሚል ነው።
አዎ አዎ።
ጻፍልኝ ጻፍልኝ። ID የምትለው ዋጋ ቁጥር አለች አይደለ? ቁጥርና ፊደል
እሱ እሷን አለ ከታች ጻፍልኝ ጻፍልኝ። ከታች type አድርግልኝ።
እሺ ሀይል በልሽ ነው እሱ አይደለም አግኝቼዋለሁ። ትኬት የሚል አይደለ?
እ ጻፍልኝ ቲኬቷን A ሁለት አምስት A የምትለዋን type አርጋት ከታች ላይ ጽፈህ ላክልኝ። አዎ ጽፈህ ላክልኝ። አዎ ሙሉ ልጻፍልሽ እሷን አዎ አዎ እነ ፊደሉ ከነ ፊደሉ እንዳለ ሁሉንም ጻፍና ላክልኝ።
እሺ እሺ ቅርታ